ጤና ይስጥልኝ አሪፍ ቤት አምራች ነኝ እባክዎን ልርዳዎ?
hello ጤና ይስጥልኝ አብሮ ይስጥልን
እንትኑ ቅድም እንኳ ደውዬ ነበር ግን አንቺ ነማ እንደነሳኝ እንጃ አላውቅም።
እሺ።
እንትን ነበር ብ- ከቴሌ ብር በአሪፍ በግብይት ፈጽሜ ነበርና እሺ ከዛ እ፣ በዛ እንትን ያስ screenshot አድርገህ በቴሌግራም ፎቶ ላኩ ብ- ብዬሽ ቅድም የሆነ contact እንደዛ ብሎኝ ነበር።
እሺ
ከዛ በ- በቴሌግራም ደግሞ ስንጻፋ text review እናደርገዋለን text forward እናደርጋለን ምናምን እንደዛ text መጥቶኛል።
እሺ ሙሉ ስሞትን ይንገሩኝ ደንበኛችን አለን ግርማይ
ሁለት ሺ ሶስት መቶ ሀምሳ ሰባት ብር አ
ወደ ሁሉ ስፖርት አይደለ?
አ
አዎ ጉዳዮትን ወደሚመለከተው አካል አስተላልፈንልዎታል። ወደ ባለሙያዎች
ይቆያል
ወደ ባለሙያዎች አስተላልፈንልዎታል። ግን ከእርስዎ በፊት ብዙ ወረፋ የያዙ ደንበኞች ስላሉና በተራ መስተናገድ ስላለበት ነው።
okay፣ በተስተካከለ ሰዓት ግን እኛ ራሳችን ደውለን የምናሳውቀዎት ይሆናል ደንበኛችን።
እሺ thank you በጣም አመሰግናለሁ።
እሺ መልካም መልካም ቀን። እሺ አሜን።